ነው እርሶ? እግዚአብሔር hello ጤና ይስጥልኝ ቢስ ቤዝ ጤና ይስጥልኝ።
አብሮ ይስጥልኝ።
አሁን ደውዬ check አድርገው ለእርሱኝ ነበር እና account ላይ account ላይም ተመላሽ የለም
okay እሺ፣ ምንድን ነበር ይቅርታ?
withdraw አድርጌ ነበረ አሁን በደወልክበት ቁጥር ነው?
አይደለም
እሺ፣ አንዴ ትነግረኛለች check ላድርግልህ።
ዜሮ ዘጠኝ አስር
እሺ፣
ስልሳ ስድስት
አስር ስልሳ ስድስት ዘጠና ሃምሳ አራት
ዘጠና ሃምሳ አራት ስንት ብር ነበር?
ስምንት መቶ እና ሶስት መቶ ሶስት መቶ ገብቷል። ስምንት መቶ አልገባም።
deposit ነው withdraw ነው ያረከው?
withdraw
ስምንት መቶ ብር አዎ መቼ ነበር?
deposit እንዳልኩት አንድ ከሶስት ደቂቃ ምናምን አካባቢ
ሶስት መቶ ብር ገብቶልሃል withdraw ያረከው።
okay።
hello አቤት እየሰማሁሽ ነው።
ሶስት መቶ ብር ገብቶልሃል። ስምንት መቶ ብር ግን deposit የሆነ ነው ያለው
okay እሺ እሺ እንጂ withdraw ስለዚህ- የተደረገ የለም system ላይ።
okay ትንሽ አይቼው እንትን ልበል ልደውል መልሼ እሺ እሺ okay